hello አቤት ሰላም፣ አቤት ከአዲስ Outfit ነበር የምደውለው። ቀሚሱ ደርሷል፣ ልልክልሽ ነበረ የት ላክልሽ?
እንትን ለገሀር shipping lines
okay፣ ለገሀር okay፣ ለገሀር ብዬ ልኳለሁ። ሞተረኛው ሲደርስ ይደውልልሻል። exact ቦታው ለ- ይደውልልኝ። ካ- Catholic church አለ ከኛ ቢሮ ፊት ለፊት አ፣ የኢትዮጵያ የባህር ትራንስፖርት የሚል መስሪያ ቤት ማለት ነው።
okay፣ አ፣ detail ኡ ለሱ ብትነግሪው ይሻላል። እኔ like ብዙ order ኦች ስለሆነ እሺ።
የምነግረው ብቻ ለገሀር ነው በቃ።
እሺ፣ አሁን ነው እሺ።
የሚመጣው?
አዎ ይመጣል። አዎ፣ ስንት ሰዓት እስከ- ይደርሳል?
እስከ ሰባት ባለው የሚደርስ ይመስለኛል።
okay ለምሳ ስለምወጣ ነው። እሺ በቃ እጠብቀዋለሁ።
okay፣ እሺ።
እሺ እሺ